ጤና ይስጥልን።
አብሮ ይስጥልን።
ከቢጃ የጥሪ ማዕከል ነበር የምንደውለው። ደንበኛችን አዎ ደውለውልን ኦክሲጅን እያስመዘገቡ ነበር አይደል?
አዎ መሀል ላይ ተቋረጠ።
አዎ በጣም ይቅርታ ስለተቋረጠብን። የወረፋ ቁጥሮት አስራ ሶስት የወረፋ ቁጥሮትን የያዙ ደንበኛችን ያዝኩኝ ነው አስራ ሶስት ሁለት ሰባ አራት
ሁለት ሰባ አራት ሁለት ሰባ አራት አስራ ሶስት ሁለት ሰባ አራት አዎ ሌላ ምረዳውት ነገር አለ?
በቃ እናመሰግናለሁ።
እሺ ስለደወልን ስለ አገልግሎት ያለውን ሀሳብ አስተያየት ከእንዛም ድምጽ በኋላ ያስቀምጡ። መልካም ቀን